ሌላ
ጤና ይስጥልኝ።
አሁን ተቋረጠ። አሪፍ አዎ እንትን ነው አዎ።
በሲቢ ብር እና በቴ- በቴሌ ብር የሚጠቀም የለም። ATM ም ብዙም አብዛኛው ሰው አይከፍልም። በእንትን ነው የሚጠቀሙ ቀጥታ transfer ስለሆነ የሚጠቀሙት ለዛ ነው እስካሁን transaction እሺ።
የሌለው። ለዛ እሺ፣ ነው።
ደንበኛችን POS ኡ wallet ም ስለሚያስጠቅም አዎ፣ wallet አዎ፣ አዎ፣ ለ customer ኦቻችሁ ሲቢ ብር አብ- አብዛኛውን ሰው አሁን ላይ አይጠቀምም። አሁን እንደውም promote የተደረገ ስለሆነ ነው እንጂ ብዙም ሰው አይጠቀምም።
ሲቪ ሲቪም ሲቢ ብር እና ቴሌ ብር
ቴሌብር አዎ፣ በሁሉም እ፣ ካርድም በ wallet ም ያስጠቅማል። እዚህ አዎ፣ እሺ customer patient መክፈል ሲፈልግ ፈቃደኛ ከሆነ አዎ፣
እሺ recommend አድርጓቸው እንዲጠቀሙ።
እሺ።
እሺ፣ እሺ አመሰግናለሁ ስለሰጠሽኝ መረጃው። መልካም ቀን